ልማለ ባቡሩ ልማለ ባቡሩ ወጣት ይዞ በሙሉ ልማለ ባቡሩ ልማለ ባቡሩ ወጣት ይዞ በሙሉ ተመለሰ ባቡሩ ተመለሰ ባቡሩ ወጣት ይዞ በሙሉ ምን አይነት ባቡር ነው ቤንዝ ለገብጋባ ተመለሰ ባቡሩ ተመለሰ ባቡሩ ወጣት ይዞ በሙሉ የሚወዳት ልጅ ድሬ ይዞ ገባ ልምልም ባቡሩ ልምልም ባቡሩ ወጣት ይዞ በሙሉ አውቶሞቢል ነጂ አለፈኝ አለፈኝ ጭንቄ ባለ ጋሪ ባለንጋው ተለፈኝ ልማለ ባቡሩ ልማለ ባቡሩ ወጣት ይዞ በሙሉ ባቡር አይኑ ይጥፋ አይባልም ደርሶ የወሰደውን ሰው ያመጣል መልሶ ተመለሰ ባቡሩ ተመለሰ ባቡሩ ወጣት ይዞ በሙሉ ልምልም ባቡሩ ሽውሽው ባቡሩ ወጣት ይዞ በሙሉ ልማለ ባቡሩ ልማለ ባቡሩ ወጣት ይዞ በሙሉ የፈረንሳይ ባቡር መሄድ አይታክተው እስቲ መድረሻሽን ቆሜ ልመልከተው ተመለሰ ባቡሩ ተመለሰ ባቡሩ ወጣት ይዞ በሙሉ ተመለሰ ባቡሩ ተመለሰ ባቡሩ ወጣት ይዞ በሙሉ ባቡር አይኑ ይጥፋ ለምን ትላላችሁ? ባቡር አይኑ ይጥፋ ለምን ትላላችሁ? እሱ አይደለም ወይ ገልጋችሁ? ልማለ ባቡሩ ልማለ ባቡሩ ወጣት ይዞ በሙሉ ተመለሰ ባቡሩ ተመለሰ ባቡሩ ወጣት ይዞ በሙሉ ተመለሰ ባቡሩ ተመለሰ ባቡሩ ወጣት ይዞ በሙሉ